አመጣሽላቸው?
ሄሎ ወይ አገኘህ? ያዕቆብ
ሾንን አግኝቼው ነግሬዋለሁ። አሁን ደውልለታለሁ ለሩፓክ ብሎኛል።
ለሩፓክ ብሏል። በቃ አ ስልኩንም ልክ ያለው ኧረ በእናትህ ታገኝሽ እውነት። እስቲ ከቻለች አንድ ውሃ ሁለት ውሃ ቢያቸው አንድ ሶስት ውሃ። እሺ በቃ ያዕቆብ እሺ ሄሎ እነግርሃለሁ ሄሎ ምን አልሽኝ?
ወይ እነግርሃለሁ። እሺ ያዕቆብዬ እኔ ነገ ለእንትና ለሾን ነግሬያለሁ።
እሺ እ፣ ስብሰባ ላይ ካልሆነ ወይ የ Zoom meeting ምናምን ካልያዘ ይደውላል አሁን እሺ እሺ እሺ